ሄሎ ጤና ይስጥልኝ።
ጤና ይስጥልኝ እንዴት ነሽ?
እግዚአብሔር ይመስገን። ፊልም ትሰማለህ ነበር?
ይሰማል አዎ ይሰማል። አይሰማም?
አለ እንትን አሁን ይሰማል አሁን ይሰማል።
እሺ።
እንትን ኢንፎርሜሽን ለመጠየቅ ነው። በፍልጭት ሆነዋል አዎ አዎ ልክ ነሽ። እሺ።
እንትን ለምን- ከሰንችሽ ያለው በ እሺ። ሄሎ የሰማሽኝ ነው እናት አዎ እየሰማሁ ካሳንቺስ ብለውኝ ነበር።
እኮ ከሰንችሽ ያለው ሱቅ በማክሲመም ካሬው ስንት ነው?
እ ካሬ ማክሲመም መቶ ሰማንያ አራት
መቶ ሰማንያ አራት ካሬ ነው።
አዎ አዎ ከአስራ ትንሹ ከዛ በታች ያለው አምስት አስራ አምስት አስራ አምስት ሰላሳ እ?
ሶስት አስራ አምስት አስራ አምስት ሰላሳ ሶስት ሰላሳ ዘጠኝ አርባ አራት አርባ ስድስት ሀምሳ አምስት እና መቶ ሰማንያ አራት
እሺ እንትን በካሬ ስንት ነው?
በካሬ price list እኔ ጋ የለም። ወደ ቢሮ መጥተው ነው የሚያውቁት፣ ወይ ደግሞ የሽያጭ አማካሪ ልኬሎት ያሉበት ቦታ ድረስ።
እም፣ እም፣ ከዚህ በፊት ደውለው ነበረ።
እ, አንድ ወይ
እሺ ደውለው ነበር ከዚህ በፊት።
አዎ ደውዬ ነበረ፣ ግን የ- የዛኔ ለ- ለሰው ነበር እና ኦኬ ከውጭ የመጣች ልጅ ነበረች።
እም፣ እም።
እሷ እ፣ እነሱን አናግራቸው ብያት በእኔ ስልክ ደውላ ነበረ ያለችውን detail አላውቀውም። አሁን ግን ለራሴ ነበር ለሱቁ
okay ያ- ያሉበት ቦታ ድረስ የሽያጭ አማካሪ ልልክሎት እችላለሁ፣ ሙሉ መረጃ የሚፈልጉ ከሆነ።
አይ ስልክ ነበር የፈለኩት anyways ማለት ነው። እንደዚህ ካሳንቺስ ስመጣ የ site ኡ ማየት ይችላለሁ። የመኑ ጋር ያለው ነው?
ይችላሉ እዛ ጋር ከእንደ ራሴ ደርሰን- ከእንደ ራሴ ኮንዶሚኒየም ወረድ ብሎ
ራሴ እንደ ራሴ ኮንዶሚኒየም ወረድ ብሎ ነው ያለው።
ባልደራስ ራሴ እ፣ ባልደራስ ይቅርታ፣
አዎ እ፣ እዛ ወረድ ብሎ ነው ያለው። እ፣ ሊደውሉ ይችላሉ።
በቃ እሺ፣ አመስ- እሺ፣ ስሞትን ልያዝ።
አዎ ይቻላል እያሄደ እንዳለ
እሺ፣ ማስታወቂያውን ከምን ላይ ነበር ያገኙት?
እ ማስታወቂያውን ከምን ላይ ነበር ያገኙት?
ሰውን ለራሱ ማስከማያ ሆነሽ ምን ለመቀጠል ከዚህ ድርጅት ጋር ለመቀጠል ነው?
እ፣ ይቅርታ ይቆራረጣል። ምንድን ነው ያለኝ?
አይ እኔ ከሰዎች ጋር አይገናኝም። ከህዝብ ላገኘው እሺ።
ከምንም አ፣ አይ ለመረጃ ለመያዝ ነው እንጂ ሌላ ነገር አይደለም። እሺ፣ እሺ፣ መልካም